አስዮ ቤሌማ ኦሆ አሃይበር አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይበር አስዮ ቤሌማ ቤሌማ በሌሌማ ኦሆ አሃይበር አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይበር አስዮ ቤሌማ ቤሌማ ማለቴ ኦሆ አሃይበር አስዮ ቤሌማ አዌ ልጅነቴ ኦሆ አሃይበር አስዮ ቤሌማ ሆየ ሆዬ ኦ ጌታ ኦ የተቀለበት ኦ ተጎድጉዶ ኦ ውሃ ሞላበት ኦ በዛ ስፍራ ኦ እንኳን ሰውና ኦ ወፍ አይዞርበት ኦ ሆይሾ ሎሚቷ ልምጣዌ ወደ ማታ ወይሾ ሎሚቶ ልምጣዊ ወደ ማታ ሆይሾ ሎሚቷ ልምጣዌ ወደ ማታ ወይሾ ሎሚቶ ልምጣዊ ወደ ማታ ሆይሾ ሎሚቷ ልምጣዌ ወደ ማታ ወይሾ ሎሚቶ ልምጣዊ ወደ ማታ ግፋት በለው ተነሳ ያንን አንበሳ በበለው በነፃ ያንን አንበሳ ግፋት በለው በሩን የጋሼ የገብሬን በበለው በሩን የቃሼ ገብሬንን እዛ ማዶ ኦ!
ይጨሳል ኦ!
አጋፋሪ ኦ!
ይደግሳል ኦ!
ያቺ ድግስ ኦ!
ውጬ ውጬ ኦ!
በድንክ አልጋ ኦ!
ተገልብጬ ኦ!
ያቺም አልጋ ኦ!
ተንኮለኛ ኦ!
አላንድ ሰው ኦ!
አታስተኛ ኦ!
ቆይሾይ ወዳጄ